እንትን አንድ ጨዋታ ብቻ ወጥቶብኝ ነበረ
ከትኬቱ ላይ ማለት ነው አይደል?
እና የ cashier ኮዱን screenshot- ንገሩን፣
እ cashier ኮዱን ንገሩን፣ check ላድርግልዎ ትኬቱ
እንትኑ እ፣ እ፣ በወረቀት ኮዱ- ላይ ቆረጡት ትኬቱ።
አይደለም ኦንላይን ነው።
Okay ከ- እ፣ barcode አለ አ- ከስር ጨዋታ check የሚያደርጉበት ማለት ነው።
ከስር ነው ከላይ ያለው የ ID
እሺ ID የሚለውን ንገሩን፣ ችግር የለውም።
እሺ ስምንት ኤፍ ቢ ኤ ስምንት ኤፍ ቢ ኤ
ስምንት ሁለት ስድስት እሺ
ኤ
እሺ ሶስት ሶስት ንገሩን።
ሶ ሶስት F O
እሺ
D ሶስት ስድስት እሺ
ዲ አራት ሰባት እሺ
ኤፍ ዲ ኤ
ኤፍ ቢ ኤ ዲ ኤ ኤፍ ዲ ኤ እሺ እስቲ ትኬቱ ቁጥሩን እናበብ። ትክክል አላመጣልኝም። ስምንት F B አይደለ? Hello ስምንት F B
A ስምንት ሁለት ስድስት A ሶስት
አ
F ዜሮ D ሰላሳ ስድ- ሰላሳ ስድስት D አርባ ሰባት F B A ልክ ነው አ
ልክ ነው ቁጥሩ
አዎ F F ዜሮ የምትለው ወይ O O ትሆናለች።
አይ O አትሆንም ዜሮ ነው የምትሆነው አዎ፣ በቃ እንደዛ ነው። የትኬት ቁጥሩ ስምንት F B A ስምንት ሁለት ስድስት A ሶስት F O D
እሺ ሶስት ስድስት D እሺ አራት ሰባት F D A ID ው ማለት ነው።
እሺ hello አቤት በዚህ በደወሉበት ስልክ ነው ቤት ቤት የሚጠቀሙ በዚሁ በደወልኩበት ስልክ ነው። አዎ። ቀኑን ልንገርህ ሰላሳ አስራ አንድ ሀያ ሀያ ሶስት
እሺ ችግር የለውም። ቆይ search ላድርገው እና መስመር ላይ ቆዩኝ። እሺ ያ ችግር የለም አሉ እሺ እሺ በሰላሳ ነው የተቆረጠው።
ያው በሰላሳ
okay
አስራ አንድ እሺ ታርሟል። አሁን አርም ይሉታለው እ፣ ተመላሽ አለው መቶ ብር
እሺ እሷ account ላይ።
ስላልገብ- ስላልገባችልኝ ነው።
እሺ አይ አሁን ስላረምኩት ነው ችግር የለው።
አብሽ ከዚህ በፊትም እንደዚህ አ- አ- አንተን ተጠቅሜ ስለማድረግ በዛውም information ም bonus ምናምን ሲባል ሰማሉ ግን ከ- አይ- እንትን ብዬ አላውቅም። አሁን አጋጣሚ ለማረጋገጥ ስንል ነው።
ችግር የለውም። direction ሲገጥም እ፣ ቴሌግራም ላይ ሊጽፉልንም ይችላሉ። እንደዚህ ticket ID ዋን ወይ screenshot አድርገው ወይ